የሚሰጥ hello አብረሽ አቤት
ወይዬ እንዴት ነህ እም፣ ደህና ነኝ። እንዴት ናችሁ?
አለን ሰላም ነው ሁሉም ሰላም ነው?
ስንቴ ነኝ
አዎ፣ ስንት እንዴት ናችሁ?
አለሁልህ ደህና ነህ ደህና ነኝ።
አለሁልህ እንትን መች ነው የምትቀርጸው አንተ አዎ፣ ቅዳሜ
ቅዳሜ schedule አስደርገሃል አይደለ
አዎ፣ ስለድጋለሁ ቆይቻለሁ። ከተናገርኩ ከሰባት እስከ አስር ብዬ
okay እሺ እንትኑን ይሄ የትራስ ጨርቁን ያንተን እንትን ብናጥበውስ እኛ እየተጠቀምበት already እንትን ብሏልና
ትችላላችሁ። እስከ ብ- ይደርሳል፣ ልናጥበው እስከ ነበር ቅዳሜ- አይደለ?
እስከ ቅዳሜ ይደርሳል።
አዎ ዛሬ ምንድን ነው ሮብ? እ፣ አዎ ይደርሳል።
ትችላላችሁ።
አዎ ምልክ አዎ ምናልባት ቢነጫጭ ምናምን እና ሳንጠይቅህ አንጠበው ብዬ ነው።
እም፣ አይ፣ ያው ተጠንቅቆ ማጠብ ማለት ነው።
እ፣ እሱንማ ችግር የለም እንጠነቀቃለን። በቃ ጥሩ።
ስለዚህ በቃ እሺ እ?
እሱ ይቻላል።
እሺ እሺ አብርሼ በቃ ስመጣ እንገናኛለን። መልካም ቀን እም፣ እሺ ስንት ይሆንልዎ። እሺ እሺ እሺ